ይህ የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን፣ የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 North Highland Street አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 AM እስከ 12 PM ይካሄዳል። ለተጨማሪ መረጃ በድረ ገጻችን ላይ www ወንጌል dot org ወይም www ኢትዮ CGC dot org ታገኙናላችሁ። በስልክ ቁጥር 571 643 8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በመስቀሉ ሞትና በትንሣኤው ሕይወት የሚያኖረን ጌታ በሚል ርዕስ ላይ የተመሠረተ ይሆናል። በሮሜ ምዕራፍ ስድስት ከቁጥር ሦስት እስከ ስድስት የአምላካችን ቃል እንዲህ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደ ተነሣ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እንግዲህስ ወዲያ ለኀጢአት እንዳንገዛ የኀጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኀጢአቱ ጸድቋልና ይላል የአምላካችን ቃል። ጌታችን ሰውን ያዳንበት የመስቀሉን ሥራ ከትንሣኤው መለየት ትልቅ ስህተት ላይ ይጥላል። ውድ አድማጮች ጌታችን ለትንሣኤው ሕይወት መገኘት ምክንያት የሆነውን በቂና ሙሉ የሆነውን የማያዳግመውን ሥራ የሠራው በመስቀሉ ላይ ነው። በመስቀሉ ላይ ጌታችን ኀጢአትን፣ ሞትንና ሰይጣንን አስመልክቶ መደረግ ያለበትን ሥራውን ሁሉ አጠናቆ የጨረሰው በመስቀል ላይ በሞተው ሞት ነው። ትንሣኤው ሰይጣንና ሞት፣ ኀጢአት ድርሽ የማይሉበት ሕይወትና አለመጥፋትን ያስገኘ ታላቅ ሥራ ነው። በትንሣኤ ክልል ሰይጣን ድርሽ አይልም። ሰይጣን የጨለማው ዓለም ገዢ ነው። ትንሣኤው የትንሣኤ ብርሃን የሆነውን ኢየሱስን እኔ ትንሣኤና ሕይወት ነኝ ያለው ጌታ በሙሉ ክብሩና ሥልጣኑ ብቻ የሚገዛበት ክልል ነው። በዚያ ስፍራ ሰይጣን የለም፣ ኀጢአት የለም፣ ሞት የለም። እግዚአብሔር ሁሉን በሁሉ የሆነበት የክብር ሕይወት ክልል ነው። በትንሣኤው ክልል ሰይጣን ድርሽ እንደማይል አማኞች ግልጥ አድርገን ልናውቅ ይገባል። በራእይ 12 10 ላይ ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና የሚለውን የከበረ የትንቢት ቃል መመልከት አለብን። ይህ ቃል የአምላካችን ማዳን ኃይሉ መንግሥቱና ሥልጣኑ በሚታይበት ስፍራ ሰይጣን ከነ መላእክቱ በዚያ ሊኖር የማይቻለው መሆኑን ከዚህ የተነሳ ከሰማይ የተወረወረው የተጣለው በዚህ እንደሆነ እናያለን። አሁን የአምላካችን ማዳን ነው ተብሏልና፣ ሥልጣን ነው ተብሏልና፣ መንግሥት ነው ተብሏልና፣ ክብር ለእግዚአብሔር ይሁን። ሚካኤልና መላእክቱ በሰልፍ የጣሉትን አማኞች በኢየሱስ ደምና በምስክርነታቸው ቃል ድል እንደነሱት እንደሚነሱትም እናያለን። ኤፌሶን ምዕራፍ 1 ከቁጥር 20 እስከ 21 ላይ የእግዚአብሔር ቃል ሲናገር ክርስቶስንም ከሙታን ሊያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ስለሚል በጌታችን ትንሣኤ የተገኘው ድል ከጌታ ኢየሱስ ጌትነት ውጪ ምንም አይነት ሥልጣን፣ ኃይል፣ አለቅነት፣ ጌትነት ሊኖር እንደማይችል ያሳየናል። ልብ ማለት ያለብን ኢየሱስ የማይገዛ ወይንም ለእርሱ የማይገዛ ምንም እንደሌለ የእግዚአብሔር ቃል ያሳየናል። ይህ የሆነበት ምክንያት ከትንሣኤ የተነሳ ነው። ሰይጣን በየትኛውም መንገድ ሰይጣናዊ ሥራውን ሊሠራ ሲሠራ እውነት ለማያውቁ ሰዎች በሐሰት አሰራር፣ በሐሰት ትምህርት ያስታቸዋል እንጂ በኃይልና በሥልጣን ሊሠራ የሚችለው ምንም ነገር የለም። ክብር ለእግዚአብሔር ይሁን። በትንሣኤ ኃይልና ሕይወት ላይ የሚሠራ ለጉዳትና ለጥፋት የሚነሳ ሌላ ኃይል የለም። በትንሣኤው ለኀጢአት ሊገዛ የሚችለውን የሰውን ባህሪ በመስቀሉ ላይ ገድሎ የሥጋንም ሰውነት በመስቀሉ ገፎ መጽሐፍት እንደሚሉት ምድራዊና ሥጋዊ የነበረውን በትንሣኤው መንፈሳዊና ሰማያዊ ያደረገበት የማይቀለበስ ሥራ ኢየሱስ ክርስቶስ ሰርቷል። ይህ በትንሣኤ የተገኘው ሕይወትና ድል ክቡርና አዲስ የሆነ የዘላለም ሕይወት ጅማሬ ነው። ክብር ለእግዚአብሔር ይሁን። በመስቀሉ ከነበርንበት አውጥቶን በትንሣኤው ወዳልነበርንበት ያወጣን ጌታ የእኛ አዳኝ የሆነው እኛን ሆኖ በነገር ሁሉ እኛን በመሰለበት ማንነቱ ወንድማችን፣ አዳኛችን፣ አጋራችን ስለሆነልን በእርሱ ወደ እግዚአብሔር የምንመጣበት መንገዳችንና ወደ አብ መግቢያችን ሆኖልናል። ክብርና ምስጋና ለታረደው በግ ይሁን። በሰማይ አሁን ባለበት ስፍራ የሕዝብን ኀጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት ሆኖ እኛን እየረዳን ምሕረትን ሊያስገኝልን የሚችል የታመነ ሊቀ ካህናችን ነው። ዕብራውያን ምዕራፍ 2 ከ17 እስከ 18 በሞቱና በሕይወቱ አዳኛችን የሆነልንን ጌታ አምነን የምንኖረው የክርስትናን ሕይወት ምን አይነት እንደሆነ መመልከት አለብን። በሞቱና በሕይወቱ አዳኛችን የሆነልንን ጌታ አምነን የምንኖረው የክርስትና ሕይወት መልኩን በትክክል መረዳት አለብን። ውድ አድማጮች በመግቢያው ርዕስ ላይ እንዳመለከትኩት የክርስትናን ሕይወትና የምንኖረውን በመስቀሉ ሞትና በትንሣኤ ሕይወት ኃይል እንደሆነ የእግዚአብሔር ቃል እንደሚያስተምር እንረዳለን። ሙሉ ወንጌል የመስቀሉ ሥራ ከትንሣኤው፣ ትንሣኤው ከመስቀሉ ሥራ አይለይም። በሞቱና በሕይወቱ ያልተማከለ እምነትም ሆነ ሃይማኖት ክርስትና አይሆንም። ይህ ጉዳይ አምናለው ለምንለው እምነትና ሃይማኖት የእውነተኛነት መለኪያና መታወቂያ ብቻ ሳይሆን ክርስቲያን ሆነን የምንኖረውን ሕይወት ትክክል መሆኑን ወይም አለመሆኑን የሚለካ መመዘኛ ነው። ስለሆነም በመስቀሉ ሞትና በትንሣኤው የሚኖሩ አማኞች ሊኖራቸው የሚገባ መንፈሳዊ እውቀት ምን አይነት መሆን እንዳለበት እንመለከታለን። የጌታ ኢየሱስ መስቀል የሰው ልጆች ከእግዚአብሔር ተለይተው እንዲኖሩ ካደረጋቸው ነገር ሁሉ መዳኛና መውጫ የሚሆን ሥራ የተከናወነበትና የተጠናቀቀበት ስፍራ ነው። የጌታችን ትንሣኤ ጌታችን ሁሉን አዲስ አድርጎ ወንጌል እንደሚያስተምረን አንድን አዲስን ሰው በራሱ የፈጠረበት ኃይልና ሕይወት የተገኘበት ነው። በመስቀል ላይ በመጀመሪያው አዳም ይታወቅ የነበረው አዳማዊ፣ ምድራዊ እና ሥጋዊ ሰው የመጀመሪያው አዳም ባልነበረው ሕይወትና ኃይል ሕያዋን ባደረገን በኢየሱስ ክርስቶስ ሰማያዊና መንፈሳዊ ሆኗል። ይህ ሁኔታ ሊገኝ የተቻለው ጌታችን በሞቱ ፍጥረታዊውንና ምድራዊውን በሞት ዘርቶ በትንሣኤ ሰማያዊና መንፈሳዊ ስላስነሳ ነው። ስለዚህ መዘራት በሞት መነሳት በትንሣኤ መሆኑን መርሳት የለብንም። ሞቱና ትንሣኤው መስቀሉና ትንሣኤው በፍጹም መነጣጠል እንደሌለባቸው የምናይበት ጉዳይ እንደሆነ ይህ ያሳያል። በመስቀል ላይ ለዓለም የሞተው በትንሣኤ ሕይወት ኃይል ከዚህ ዓለም ያይደለ ሆኖ በሰማያዊው ጌታ የሰማይ ዜጋ ሆኗል። ምድራውያን የነበርነውን በሞት ዘርቶ በሰማያዊው ጌታ በኢየሱስ ክርስቶስ በተገኘው ሕይወት ሰማያዊነትን አስገኝቶልናል። በዚህ ዓለም በሥጋ የሚታወቅ የነበረው በሥጋ ከሚታወቅበት በመስቀል ሞት ተገላግሎ በክርስቶስ የሚታወቅ ሆኗል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ የአዲስ ሕይወት የአዲስ ኅብረተሰብ ጀማሪና ኢየሱስ ክርስቶስ ፈጻሚ ነው። ክብር ለእግዚአብሔር ይሁን። ኢየሱስ በመስቀል ላይ የሠራውን ሥራ ከትንሣኤው ሕይወት ጋር አጣምረን መመልከት ይኖርብናል። የጌታችንን የመስቀሉን ሥራ ከትንሣኤው የለየ ወንጌል ጎዶሎና የማያድን ወንጌል ነው። ትንሣኤውን ያለ መስቀሉ መስበክ አያድንም። ጌታችን በመስቀል ላይ በሞተው ሞት ያደረጋቸውን ሁሉ በትክክል መጠበቅ ይኖርብናል። የመስቀሉን ሥራ ስንጠብቅ በመስቀሉ ከተወገዱት ሁሉ ለመዳን እንችላለን። የመስቀሉ ኃይል ያስወገዳቸውን ሁሉ እንዳናስተናግድ እንገደዳለን። የመስቀሉ ሥራ ለክርስትና አካሄዳችንና ለመንፈሳዊ እድገታችንም ትልቅ ድርሻ ይኖረዋል። መስቀል አልባ እምነትና ሕይወት የትንሣኤ ሕይወት ለሌለበት በድን ፈሪሳዊና ስጋዊ ሕይወት ይዳርገናል። የጌታችን የመስቀሉን ሞት ሌሎች ሰዎች ከሞቱት ሞት ሁሉ የተለየ ሞት እንደሆነ መርሳት የለብንም። ይህንን ጉዳይ በተመለከተ ጥቂት ለማሳየት የምፈልገው ነጥብ አለ። በመስቀል ላይ ጌታችን ከኃጢአት የተነሳ የምንሞተውን ሞት ያለ ኃጢአት በኃጢአት ምክንያት መሥዋዕት ሆኖ በመሞቱ የበደልን ሞት የሻረበት ሞት ሆነልን። ይህ ማለት ምን ማለት ነው? የበደል ሞት ለመሞት የሚቻለው በበደል ሞት ነው። የበደል ሞት ደግሞ በበደል ሞት አይሻርም። ለዚህ ነው ከሰው ልጆች መካከል በሞታቸው ሰውን የሚያድን ሞት ሊሞቱ የሚችሉ ማንም ሊገኙ ያልቻሉት። ጌታችን ግን የበደላችንን ሞት የሻረው ያለ በደል በበደል ምክንያት ስለሞተልን ነውር የሌለው መሥዋዕት ሆኖ ስለሞተልን የእርሱ ሞት ልዩ ሞት ነው። ክብርና ምስጋና ለታረደው በግ ይሁን። ጳውሎስ ሊመስለው የተመኘው ሞት ነው። ሊመስለው የተመኘው ሞት ነው። በፊልጵስዩስ 3 ከ10 እስከ 11 ላይ ጳውሎስ የጓጓው ሞት ነው። ነገር ግን ይህንን ሞት እንደ ኢየሱስ ሊሞት አልቻለም። ከሰው ልጆች መካከል ኢየሱስ የሞተውን ሞት የሚመስል ሞት የሞተ አንድም ሰው የለም። በኤፌሶን አምስት ሁለት ላይ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባንና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ የሚለው ቃል ትልቅ መንፈሳዊ እውነት ነው። የኢየሱስ ሞት እንዲህ የመሰለ ክቡር ሆኖ የሚታየው ከማንነቱ ከሕይወቱ ንጽሕናና ከሞተበት ምክንያት ጋር የሚያያዝ ነው። ልብ በሉ። ለእግዚአብሔር የመዓዛ ሽታ የሚሆን መባንና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደ ሰጠ ነው የሚለው የእግዚአብሔር ቃል። ለእግዚአብሔር የመዓዛ ሽታ የሚሆን መባን መሥዋዕት አድርጎ ያቀረበው ኢየሱስ ራሱን ስለ እኛ አሳልፎ የሰጠው የእግዚአብሔር ልጅ መሆኑን ማወቅ አለብን። በአባቱ የተወደደ አንድያ ልጅ ነው የሞተልን። የእግዚአብሔር ልጅነቱ መለኮትነቱን አመልካች ነው። ከአባቱ ጋር በሁሉ የተካከለ የባህሪ ልጅ በመሆኑ በሕይወቱ ባለው ንጽሕናና ጽድቅ አባቱን በሚመጥን ቅድስና ቅዱስ የሆነ ጌታ ነው። ንጽሕናው በሰውነቱ በሙላት በተገለጠው መለኮትነቱ የሚታይ ነው። ክብርና ምስጋና ለእርሱ ይሁን። መጽሐፍ በቆላሴስ ምዕራፍ ሁለት ቁጥር ዘጠኝ ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ስለሚል ንጽሕናው የዘላለሙን አምላክ የሚያረካ ንጽሕና ያለው ጌታ ስለሆነ መሥዋዕቱን ወደር የማይገኝለት ያደርገዋል። የመለኮት ሙላት በተገለጠበት በዚያ ሰውነት መሥዋዕት የሆነልን ጌታ ነው። ይህ በግንባራችን መሬት ላይ ተነጥፈን ልናስበው የሚገባ ቅዱስ እውነት ነው። ሌላው ጌታችን የሞተበትን ምክንያት የሚመለከት ነው። ጌታ ኢየሱስ የሞተበትን ምክንያት ስንመለከት ቅዱስ ወንጌል እንደሚያሳየን ኢየሱስ የሞተው ስለ ኃጢአት እንደሆነ እናውቃለን። እኛን ከኃጢአት በሞት ለይቶ በእርሱ ሕይወትና ኃይል ብቻ ለሚኖር ክቡር ሕይወት የበቃን እንድንሆን ያደረገበትን ሁሉ ያገኘንበትን ምክንያት እናያለን። ደግሞ አለው እኛን ከኃጢአት በሞት ለይቶ በእርሱ ሕይወትና ኃይል ብቻ ለሚኖር ክቡር ሕይወት የበቃን እንድንሆን ያደረገበትን ሁሉ እናያለን። መስቀሉ ለእግዚአብሔር አልኖር እያለ የሚያስቸግረን ስጋዊ ማንነታችን ተገድሎ በክርስቶስ ትንሣኤ በእግዚአብሔር ሕይወት ኃይል የምንኖር እንድንሆን በእርሱ የትንሣኤ ሕይወት ከእግዚአብሔር ጋር የተስማማን እንደ ልጁ የሰማዩን አባት አባባ እያል መኖር የምንችል ሆነናል። ክብር ለእግዚአብሔር ይሁን። ስለዚህ በጌታ በኢየሱስ ክርስቶስ ትንሣኤ በእግዚአብሔር ሕይወት ኃይል መኖር የቻልነው በጌታ በኢየሱስ ክርስቶስ የትንሣኤ ሕይወት ኃይል ነው። መስቀሉ ላይ የተሠራው ሥራ የተጠናቀቀና ያለቀ በመሆኑ እኛ ሀገራችን በሰማይ ነው በተባለ እምነት እንድንኖር እድል ሰጥቶናል። ስሙ ለዘላለም ብሩክ ይሁን። ትልቁ ጥያቄ የመስቀሉን ሞት የሞተው ኢየሱስ የተነሳውም ኢየሱስ ሆኖ ሳለ የእርሱ ሞትና ሕይወት ለእኛ እንዴት ይሆናል? ይህንን እውነት ጳውሎስ በሮሜ ምዕራፍ ስድስት ላይ ከቁጥር ሦስት እስከ ስድስት ላይ የሚናገረው ለዚህ አይነተኛ መልስ ይሰጠናል። ጌታችን የሞተው ሞትና የተነሳው ትንሣኤ እኛ ለምንኖረው ለክርስትና ሕይወት ምን ግንኙነት እንዳለው ያስተምረናል። ማንም ሊሞት የማይችለውን የኢየሱስን ሞት የሚመስል ሞት መሞት የሚችል አማኝ የለም። ነገር ግን የእርሱን ለእኛ ሊያደርግልን የእኛን ሞት በእርሱ ልዩ ሞት ሞቶልን ትንሣኤ እንድናገኝ የሞተልንን የኢየሱስ ክርስቶስን ሞት አምነን በመቀበል ከእርሱ ሞት ጋር እንተባበራለን። በሮሜ ስድስት አምስት ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን የሚል ቃል እናገኛለን። እኛ የምንተባበረው ሞት የኢየሱስ ክርስቶስን ሞት ነው። ልብ በሉ ሮሜ ስድስት አምስት ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ስለሚል አማኞች የሆኑ ሁሉ ከእርሱ ሞት ጋር ነው የሚተባበሩት። ያ ሞት ልዩ ሞት ስለሆነ ያንን ሞት ግን በሚመስልን በሚመስል ሞት ጌታችን ባዘዘው ጥምቀት ከእርሱ ሞት ጋር መተባበር መፈለጋችንን እንገልጣለን። ከኢየሱስ ክርስቶስ ሞት ጋር አንድ ለመሆን ለምን ያስፈልገናል? ይህንን ጳውሎስ በሮሜ ስድስት ሦስት ላይ ጥርት አድርጎ ያስቀምጥልናል እንዲህ ሲል ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይላል። ስለዚህ ጳውሎስ በዚህ ቦታ ላይ የተጠመቅንበትን ምክንያት ግልጥ አድርጎ ይናገራል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይላል። ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይላል። ከጌታ ከኢየሱስ ክርስቶስ ሞት ጋር አንድ ሳይሆን አንድ ሰው ከጌታ ኢየሱስ ጋር አንድነት አለኝ ማለት አይችልም። ስለዚህ ከጌታ ኢየሱስ ክርስቶስ ጋር የሚያገናኘን እሱ የእኛን ኃጢአት ተሸክሞ የሞተበትን ያንን ሞት ክቡር የሆነውን የእርሱን ልዩ ሞት ለእግዚአብሔር የመዓዛ ሽታ መባና መሥዋዕት ሆኖ የቀረበበትን ሞቱን ሞታችን አድርገን በጥምቀት እምነታችንን ስንገልጥ ውድ ወገኖቼ ያን ጊዜ መተባበር እንደምናገኝ የእግዚአብሔር ቃል ግልጥ አድርጎ ያስተምራል። ይህ ትርጉም የማያስፈልገው እውነት ነው። ከጌታ ሞት ጋር አንድ ለመሆን በመጠመቅ ብቻ ነው ከኢየሱስ ክርስቶስ ጋር አንድ መሆን የምንችለው ይላል። ምክንያቱም በየግላችን የምንሞተው እሱ እንደሞተው መሞት አንችልም። ይህ የሚሆንበት ምክንያት ምን እንደሆነ መመልከት አለብን። ኢየሱስ የመጨረሻው አዳም ሆኖ የአዲስ ፍጥረት ምክንያትና መጀመሪያ ሆኖ በትንሣኤ አሁን ይኖራል። አሮጌውን አዳማዊውን ምድራዊውን በመስቀል ላይ ሰቅሎ አዲሱን በትንሣኤ አስነስቶ ሁሉን አዲስ አድርጓል። በኢየሱስ ያለው አዲስ ሕይወት የትንሣኤ ሕይወት ነው። ይህንን ሕይወት የትንሣኤ ሕይወት አግኝተው በዚህ ትንሣኤ ሕይወት ኃይል ሊኖሩ የሚወዱ ሁሉ ይህንን ሕይወት ሊያገኙ የሚችሉት ከኢየሱስ ክርስቶስ ጋር አንድ በመሆን ብቻ ነው። ከሁለተኛው አዳም ጋር አብረው መሆናቸውን በመምነት መቀበል ነው። ሁለተኛውን የመጨረሻውን አዳም በማመን ነው። ከጌታ ኢየሱስ ጋር አንድ ያልሆነ ከመስቀል በፊት ባለው አዳማዊና ምድራዊ ሕይወት ውስጥ ይኖራል። ኢየሱስን ያመነና የተቀበለ ሁሉ ግን ከሞት ወደ ሕይወት ይሸጋገራል። ጌታችን እንዳለው ትንሣኤና ሕይወት እኔ ነኝ ብሏልና ትንሣኤ እንደ ወራት ጊዜውን ጠብቆ የሚሆን አይደለም። ትንሣኤ የሚነሱት የእግዚአብሔርን ልጅ ድምፅ ሰምተው ነው ሰዎች ጥምቀት ምሳሌው ሆኖ ከቆመለት ከኢየሱስ ሞት ጋር አንድ ለመሆን እኛ በምንጠመቅበት ጊዜ እንቀበራለን። በሮሜ ስድስት አራት ላይ ጳውሎስ እንደሚነግረን እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ስለሚል ውድ ወገኖቼ በጥምቀት አማካኝነት ከጌታ ሞት ጋር አንድ መሆናችንን የምንገልጠው በጥምቀት በሚከናወን መንፈሳዊ ቀብር ተቀብረን እንደሆነ መጽሐፍ ያስተምረናል። ይህ ክፍል እንደሚያሳየን ይህንን ሁሉ የምናደርገው ከላይ እንዳየነው ከጌታ ኢየሱስ ጋር አንድ ለመሆን ነው። ለምን? ይህ ኢየሱስ ከሞቱ በኋላ በተገኘ ሰማያዊና መንፈሳዊ የትንሣኤ ሕይወት ስለሚኖር ወደዚያ ክልል የሚገቡ ሁሉ እሱ በመስቀሉ ላይ የገደለውን፣ የሰቀለውን፣ ያስወገደውን የሞተለትን ነገር ሁሉ አምነው መቀበል አለባቸው። ክብር ለእግዚአብሔር ይሁን። ስለዚህ ማንም ሰው ከጌታ ኢየሱስ ሞት ጋር ሳይተባበር ጌታችን በአብ ክብር በተነሳበት የትንሣኤ ሕይወት ለመኖር የሚችል የለም። እንዲህ በመሰሉ በወንጌል እውነቶች እግዚአብሔር በልጁ ወንጌል ምን እንደሚያስተምረን ማወቅና መረዳት ይኖርብናል። ማንም ሰው በመስቀሉ ላይ ኢየሱስ የሠራውን፣ ያስወገደውን፣ የሰቀለውን ለአንዴና ለመጨረሻ ጊዜ ተፈጸመ ብሎ ያከናወነውን ነገር ሳይረዳ ውድ ወገኖቼ በጠለቀ መንፈሳዊ ሕይወት ለመኖር የሚችል ሰው የለም። አንድ ሰው በጌታ በኢየሱስ ሲያምን በሁለት ነገሮች ከጌታ ጋር ይተባበራል። የመጀመሪያው ከሞቱ ጋር ሲሆን፣ ሁለተኛው ከኢየሱስ ክርስቶስ ከራሱ ጋር ነው። ኢየሱስ በትንሣኤ ክልል ነው ተባብለናል። ነገር ግን በትንሣኤ ክልል ያለውን ጌታ በሞቱ በኩል ነው የምናገኘው። ከእርሱ ሞት ጋር ያልተባበረ ሞቶ ከተነሳው ጌታ ጋር በምንም አይገናኝም። ኢየሱስን ለማግኘት የመስቀሉን ሥራ ወሳኝ ነው። የኢየሱስ ሞት የአዳም የሆነውን ነገር ሁሉ ያለቀበት የተዘጋበት ስፍራ ነው። ከአዳም የምንገላገልበት፣ ከምድራዊነት የምንወጣበት፣ ከሥጋ የምንድንበት ኃይል ነው። በኢየሱስ የሆነው ሕይወት የሚገኘው ከመስቀሉ በኋላ ነው። ከጌታችን ሞት በኋላ በትንሣኤ የተገኘ ነው። ኢየሱስን የምናገኘው ሞቱን ሞታችን ካደረግን ነው። እርሱ በሞት የሰቀለውንና ያስወገደውን አዳማዊና ሥጋዊ ማንነት ይዘን ሞቶ ከተነሳው ጌታ ጋር አንድ እንሆናለን ማለት አንችልም። መስቀሉ ያስወገደው ተወግዶ ነው ከጌታ ጋር አንድ ነን የምንችል ማለት የምንችለው በሮሜ ስድስት አምስት ላይ ይህንን ቁልጭ አድርጎ ያሳያል። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን የሚለውን የወንጌልን እውነት መርሳት የለብንም። ከእርሱ ጋር በሞቱና በትንሣኤው መተባበር ክርስቲያን ለመሆንም ሆነ ክርስቲያን ሆኖ ለመኖር ወሳኝ የሆነ እውነት ነው። የሮሜው መልእክት ይህንን ነው የሚያሳየን። ጳውሎስ ሐዋርያ ይህንን ጉዳይ በሮም ለሚገኙ ቅዱሳን ይህንን እያሳሰበ ሲናገር ያላቸው ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን? እያለ አማኞች ሁሉ ሊያውቁት የሚገባ መደበኛና መሰረታዊ የክርስትና ትምህርትና እምነት መሆኑን ያሳየናል። ከሞቱ ጋር አንድ ለመሆን በጥምቀት የምንቀበረው ከትንሣኤው ጋር ለመተባበር ነው። የጥምቀት ሥርዓት ይህንን እንድናይ እንድናስተውል በሚያደርግ መንገድ ካልተደረገ ምንም መንፈሳዊ ለውጥ አያወጣም አያመጣም። ሥርዓቱ በሥርዓትነቱ ብቻ ሳይሆን መደረግ ያለበት በወንጌል እውነትና ትምህርት ላይ በመቆም ሊከናወን ይገባዋል። ስርዓቱ በልብና በሕሊና ላይ የሚያመጣው መረዳትና ግንዛቤ ሳይኖር ለውጥ አይመጣም። ጻድቅ በእምነት ይኖራል የተባለውን ሕይወት የሚኖረው ውድ ወገኖቼ እንዲህ የመሰለው መሠረታዊ እውነት ልባችንንና እይታችንን ሲቃኝልን መንፈሳዊ አቋማችንና መረዳታችንን የሚመሰረትበት እውነት በትክክል በግልጥና በማይረሳ ሁኔታ ሲታወቀንና ስንኖርበት ነው። ከኢየሱስ ሞት ጋር በመተባበር ለምን ከእርሱ ጋር አንድ መሆን ያስፈልገናል? ጌታ ኢየሱስ እኛ መሞት የማንችለው የማንችለውን ሞት የእኛን ማንነት ገንዘቡ አድርጎ ስለሞተልን የእርሱን ሞት በእምነት የምንተባበረው እርሱና እኛ ቃልም ሥጋ ሆነ በተባለበት ማንነቱ አንድ ስለሆንን ነው። ከእኛ እንዳንዱ ሆኖልናል። ኢየሱስ እርሱ የእኛን ሞት በእኛ ማንነት ስለሞተልን አጋራችን፣ አዳኛችንና ወገናችን ነው። እኛ በኃጢአት የምንሞተውን ሞት ከኃጢአት የሚለይ ሞት አድርጎ የሞተልን ከኃጢአት የሚያድነውን ሞቱን ሞታችን ሳናደርግ ስለ እኛ ሞቶ ስለ እኛ ከተነሳው ጌታ ጋር አንድ መሆን ፈጽሞ አንችልም። ኢየሱስን ለመከተልና ከእርሱ ጋር በአንድ ሐሳብ ተስማምቶ ለመኖር መስቀል መሸከም አስፈላጊ ነው። መስቀሉን በሥጋዊ ሕይወታችን ላይ ማድረግ አስፈላጊ ነው። መስቀል የሌለበት መንፈሳዊ ሕይወት ትንሣኤ አልባ ነው። ከትንሣኤ የሚገኝ መንፈሳዊ በረከትና ጸጋ የጎደለው ሕይወትን ያመጣል። ስለዚህ ጌታ ያስተማረው በማቴዎስ 10፥38 ላይ መስቀሉን የማይዝ በኋላም የማይከተለኝ ለእኔ ሊሆን አይገባውም ስላለ በሞቱና በትንሣኤው ክርስትናን ሙሉ በሆነ መልኩ እንድንኖር የሚረዳን እውነት በክርስቶስ ሞትና ትንሣኤ እንዳለ ልናውቅ ይገባናል። ውድ አድማጮች የዚህን ቀጣይ ክፍል በሚቀጥለው ጊዜ አስተምራለሁ። የሰማችሁትን ሁሉ ለደህንነታችሁ ለመታነጻችሁ ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 North Highland Street አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 AM ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571 643 84 54 ደውሉልን። በድረ ገጻችን www ወንጌል org ወይም www ኢትዮ CGC org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን